አብሮ ይስጥልን ሰላም ነው ሰላም ነን።
አለን አለን።
ግን እስካሁን አልገባልኝ።
ምን deposit ነው? ስንት ብር?
ሁለት መቶ
እ፣ message ልካሃል አይደል? ቴሌግራም ላይ ቴሌግራም ላይ ያው እሺ፣ አንድ እየላክንላቸው ስለሆነ እ፣ ትንሽ ጠብቀን እሺ። የቻፓ system ነው fail አድርጎባቸው ነው። እሺ፣ ይቅርታ
እሺ፣ ትንሽ ታገሰን እሺ።
እሺ